ሄሎ ሄሎ ይዋያሉ እስኪ ስልኳ አላችሁኝ? ስልኳን ትረጂናለሽ?
እሺ ነገራት ጻፍ ዜሮ አይ በ- በቢሮ ስልክ ነው። ጻፉ ዝም ብሎ ዜሮ ዜሮ ዘጠኝ
አንዴት እሺ ጠብቀኝ ዜሮ ዘጠኝ አስራ አንድ አስራ አንድ ሀያ አራት ሀያ አራት ዜሮ ዜሮ ሀምሳ ስድስት እሺ እንደውላታለሁ። አይ የት ናት የአያንቱስ እናንተ ጋር ነው ወይስ ሌላ ሰው ጋር ነው አያንቱ እኛ ጋር አለ። አያንቱ የአያንቱ የለም እኛ ጋር የለም በቃ እሺ